ጤና ይስጥልኝ አርፌ ረዲት ነኝ ባኩም ድርዶ
አብሮ ይስጥልኝ። ከትንሽ ደቂቃ በፊት ደውዬ ነበር እና ዲፖዚት ሀሪፍ ላይ ዲፖዚት አርግቼ
እሺ እንትን አስገባም ብዬ ቴሌግራም ላይ ሊንክ አድርገ ብላችሁ ትንሽ ሊንክ በሌላ ሊንክ አድርግ ብላችሁ ሊንክ አርግቼ ነበር እና ሪስፖንስ አላገኘውም።
እሺ በዚህ ቁጥር ነው የተመዘገቡት?
አዎ
እሺ ስሞት ማን ይባላል?
ቴሊያ ኑሩ ይላል። ይሄ በቴሌ ብር እንትኑ ማለት ነው።
ኪያር ኑር
እም
ኪያር ነው ያሉት?
ቴሊያ ኑሩ እስማኤል
ቴሌግራም ላይ የላኩበት ነው ወይ ደግሞ ቴሌግራም?
ስሞትን ይንገሩኝ ቴሌግራም ላይ በሌላ ቁጥር ነው ያው የናታቸው ነው ከፖሰኩስ ስለሲሉ እኔ ይንገሩኝ ደንበኛችን
ቴሌ- የቴሌግራሙ ላይ ዘጠኝ አስራ ስድስት ነው
ዜሮ ዘጠኝ
አስራ ስድስት አስራ ሶስት እሺ
ስልሳ ሁለት ስልሳ ሶስት
ያችን ትንሽ መስመር ላይ ጠብቁኝ።
እሺ አመሰግናለሁ።
እሺ ደንበኛችን ደርሶናል። ለሚመለከተው አካል እናስተላልፍልዎታለን።
እሺ
እስከሚስተካከልሉ ትንሽ በትዕግስት ይጠብቁ። እናሳውቁታለን።
እሺ
እሺ መልካም ምሽት ይሁንልዎት።
እሺ አመሰግናለሁ።